ሄሎ ሰላም ጤና ይስጥልን ችግችግ
እንደምን አለ ሰላም ነው እናት እግዚአብሔር ይመስገን ሰላም እንትን ብር አስገብቼ ነበረ ሀያ አራት ሞልቶት አልተመለሰልኝም
ምን fail አድርጎቦት ነው
አዎ የ group ነበረ የሚያደርግልኝ አጥቼ
አዎ በዚህ ቁጥር ነው አዎ በዚህ ቁጥር
ሻሊ check ላድርግለት ምን product ነበረ fail ያደረገቦት
ሽንኩርት አምስት ኪሎ ነበር okay ገና ዛሬ ነው ሀያ አራት ሰዓት የሞላው አዎ ዛሬ
አዎ፣ ይደረግሎታል እሺ
እሺ።
እሺ መልካም ቀን